ሄሎ Hello ጤና ይስጥልኝ።
ጤና ይስጥልን። ዶንኪ ቲዩብ
ዶንክ ቲዩብ ይሄ የዩቲዩብ ትምህርት እንዴት ነበረ? criteria ው ምንድን ነው? እሱ ለመጠየቅ ነው።
ምንም ፍላጎት ካሉት የሶስት ወር ኮርስ ነው።
አዎ
በሳምንት ኦንላይን ነው በአካል
እሺ። በኦንላይን መማር ች- ብፈልግ እሺ በሳምንት ሁለት ቀን link እንልክልዎታለን። በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረዎታል።
አዎ ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit